Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከችብችብ ነበር የምንደውልልዎት።
እሺ ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው። እርስዎ order ካደረጉ ትንሽ ቆይተዋል እና maybe ቅር አዎ።
ያለዎት ነገር ካለ ቢስተካከል አይ፣ ብለው በጣም የሚነግሩን አሪፍ።
ነገር ካለ በጣም አሪፍ ነው።
ለመቀበል ነው።
በጣም አሪፍ ነው። አጋጣሚ ስላልነበርኩ ነው። በጣም አሪፍ ነው።
Okay Thank you.
ተመችቶታል።
አሪፍ ነው። አሪፍ ነው።
ቢጨመር ብለው የሚነግሩን ነገር አለ?
እ፣ እኔ እስካሁን ያለኝ አር የለም፣ ግን የሆነ platform ብታዘጋጁ እዛ ላይ ከሆነ አስበንበት ብንሰጣችሁ የተሻለ ማሻል እሺ እሺ link እና- ነገር ቢኖራችሁ እዛ link ውስጥ ገብተን ይሄ ቢሆን ይሄ ቢሆን ብለን comment የምናደርግበት ነገር ቢኖር Okay እናንተም ለእኛም easy ነው።
እሺ እሺ እንደዛ እናደርጋለን። እናመሰግናለን። እሺ መልካም ቀን።